ጤና ይስጥልኝ ቤት ቤት
ሀይለ ወንድሜ ሄሎ አዎ የምንረዳ ይህን ሁለት ሺ ሶስት ሶስት መቶ ብር ውስጥ እሺ አልገባልህም
አዎ አልገባም
እዚህ ጋር ባለ አስር ነው የምለው እሺ ችግር የለውም እ፣ ስልክ ቁጥር ስንት ነበረ አስራ አምስት ዜሮ ዘጠኝ አስራ አምስት
ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት
ዜሮ ዜሮ ስንት ዜሮ ዜሮ ስልሳ ስምንት ስልሳ ስምንት ዜሮ አንድ
እሺ ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት ወደሚለው የቴሌ ብር ቁጥር አልገባልህም
ያክል ብር ነው ገባ በቴሌ ብር ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት በዛ ነው ያዘዝከው አዎ ብር አዘዝ በዛ ስልክ ቁጥር አልገባልህም አልገባም check አድርጓል እርግጠኛ ነህ አዎ አዎ
ስልክ ቁጥሩን ግን ሰምተኛል ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት አዎ እሺ ጥሩ በቃ ለሳንቲም ቢዎች ላሳወቃቸውና አ- ሚቱን ልስማና ድጋሜ ላይ ልደውልልህ እሺ እሺ እሺ እሺ